Hello.
Hello, Allez.
hello Hello ወይ ወይ አባ ይሰማል?
ሰላም አዎ፣ ይሰማል።
እሺ እንዴት ነህ?
ሰላም ይሄን ነው።
አለን አለን ይመስገን። ሲና የሚለው ነው አይደለ?
አዎ ሴና የሚለው እሺ በቮቸር ነው ያደረግከው አይደለ?
አዎ ዊዝድሮ የሚለው አለ አይደለ?
አዎ እማ ልክ ነህ። አዎ ግን በቮቸር አሁን ለምሳሌ ሄደክ ሱቅ ላይ ነው ወይ መቀበል የምትችለው? የት አካባቢ ነው ያለኸው?
ጂጂ ጅጅጋ። እሺ እኛ አዎ።
ጅጅጋ ዜሮ አምስት እና ጅጅጋ ዩኒቨርሲቲ shop አለን።
ዜሮ አምስት ነው ዜሮ ስድስት ዜሮ አምስትም አለን ዩኒቨርሲቲ ጋርም አለን።
ዜሮ አምስት የቱ ጋር ነው?
እ ዜሮ እንትን ልስጥክ እ ምን?
ፍሬው ትባላለች የኛ የኛ shop manager ናት። እሷን ስልክ ልስጥክና አዎ እ ደውልላትና ነገ እሷ ጋ- እሷ ጋር ሂድና እሷ ትሰጥሃለች።
እሺማ ደውዬላቸው እ ሂድ ብለውኝ ነው ምናምን በላት። እሺ እሺማ እሺ እ እሷ እንድደውልልክ ላድርግ ወይስ አንተ ትደውልላታለህ?
ኧረ እደውላለሁ እሺ ችግር ዜሮ የለም።
ዘጠኝ አስር
እሺ አለ ለያዝ ዜሮ ዘጠኝ አስር ሰላሳ ሰባት እ ሰላሳ ሰባት ሰላሳ ሰባት ዜሮ ዘጠኝ ዘጠና ሶስት እሺ በዚህ ስልክ ደውልላትና ፍሬው ትባላለች። ጠይቃት ቦታውን። እሺ ውዴ ወይ ዜሮ ዘጠኝ አልሽኝ ዜሮ ዘጠኝ አስር
ዜሮ አስር ሰላሳ ሰባት እ ዜሮ ሶስት ዘጠና ሶስት ዜሮ ሶስት ዘጠና ሶስት አዎ
እሺ ነገ ልደውላታ አዎ እሺ ስምክ ማን ይባላል ቴናትር እሺ እሺ እሺ እሺ፣ በቃ እና- ደውልላት ነው እንትን በል እሺ እሺ አመሰግናለሁ ስለደወልክልን እናመሰግናለን መልካም ምሽት አሜን ለአንቺም ይሁን እሺ አሜን እሺ